እሺ ሴትዬ ያለችው እዛ የምቆጥረው አንድ አይደለም። ሴትዬ ያለችው ቦሌ ነው ያለችው። እኔ ደግሞ ያለሁት ጎላ ጎን ነው። ያ pin ኡ ትክክል አይደለም።
order ነበሩን ነገር የመጀመሪያ customer ቦታ ቀይራ አስራ ሰባት ሀያ አምስት
ዜሮ ሰባት ሀያ አምስት አስራ ሰባት አስራ ሰባት ሀያ አምስት እሺ ስም ማን ነው? እ እ ገዛኝ ገዛኝ ቦሌ ምኑ ጋር ናት ያለችው customer
ቦሌ እዚህ ካልዲስ ኮፊ አካባቢ ነው ያለችው። እሺ
ካልዲስ ኮፊ
አዎ።
እሺ እሺ ገዛኝ ቦታ አስጠይቄያለሁ። እነሱ ባሉ ቦታ pin ቀይርልሃል
እኮ እኔ እዚህ ሀያ ሁለት አካባቢ መስሎኝ እሷ ያለችው እዛ ጋር ወደ ማብራቱ ተሻግሮ ነው ያለው ወደ ቦሌ መስራት እኮ እንደገና ደግሞ ሌላ- ቆይ እና እኔ ሀያ ሁለት ሊጋ መስሎኝ ሌላ ወርደር ከመገናኛ ይዣለሁ። የመገናኛ ወርደር በቃ አውጭልኝ አልሰራም ያደባል እንዴ እንዴ ምን አርባ እዛ መገናኛ ማለት ምን እዚሁ እዚሁ አካባቢ መስሎ አርባ አምስት አዲስ አበባ እኮ ምሮ ቦታው በትክክል አይገልጭም እንዴ። ስለዚህ ተቃራኒ ወርደር ነው በቃ ያኛው መገናኛ አሮማ ፒዛ አውጭልኝ
order ነበሩ ነገር አስራ ሰባት ስልሳ ሶስት
አስራ ሰባት ስልሳ ሶስት ስልሳ ሶስት አውጭልኝ ያው ይውጣ።
ማስወጣት አሁን ደርስ- አልችልም እኔ ልጠይቅ እጣ- ልጠይቅ ልጠብቀኝ መስመር ላይ እሺ እንዴ
መጠፍጠፍ ነበር ገዛኝ ሱመያ መሄዷን አስወጥቼዋለሁ እሺ በቃ አዎ፣ እሱ ለምን ትል አሁን እዛ በሁለት ሄደው ይርቃል ቦታው ለዛ
እሺ ችግር የለውም አስወጥቼዋለሁ